Hello ጤና ይስጥልን ቤስት ቤት
የ account የ transaction ችግር አጋጥሞ ነበር።
እሺ ምንድን ነበረ የሆነብህ?
deposit ሁለት መቶ ብር deposit አድርጌ እስካሁን አልገባም። ትናንትና ነበርና ጠዋት ይገባል ብሏችን ነበር።
ሁለት መቶ ብር deposit
አዎ እስካሁን ግን አልገባም።
እስኪ የቤስት ቤት ቁጥሩን እስኪ እየደወሉበት ነው።
አዎ አዎ ዜሮ ዘጠኝ ልንገርህ።
ችግር የለም የደወሉበት ነው አይደል?
አዎ አዎ
ምል መቼ ነው አልከኝ?
እም
መቼ ነው ቀኑ?
ትናንትና ትናንትና
ሁለት መቶ ብር ነው አዎ በ pay ሳንቲም ማለት ነው።
ለሳንቲም pay
አዎ
okay paid እሺ እሺ paid ነው እናሳውቅሎታለን። ትንሽ ይታገሱን እሺ።
ስንት ደቂቃ?
የተወሰነ ይጠብቁ እናሳውቅሎትን ይስተካከላል እሺ።